ጤና ይስጥልኝ ቤተሰብ ዲቦራ ነኝ። ማካም ልርዳው።
ኦኬ ጤና ይስጥልኝ። እንትን ብልጌ ነበር ማታ ወደ ሰባት ሰዓት ሰባት ሰዓት ከሀምሳ ስምንት አካባቢ ላይ ከቤስት ቤት ወደ ቴሌብር እንትን ብዬ ነበር ነበር።
እሺ አልገባልህም?
አዎ አላስተላለፈልኝም። ከዛም ቤስት ቤት ውስጥ ወጥቷል።
የቤስት ቤት ቁጥር አሁን የደወልክበት ስልክ ነው?
አዎ በዚህ ወደ ወልኩበት ስልክ ነው።
ስንት ብር ነበር?
ሰላሳ ሺህ ብር አስር አስር ማለት ነው።
ሶስት ጊዜ
አራት ጊዜ ነው የላኩት። አንዱ ገብቷል፣ የመጀመሪያው ገብቷል።
እሺ መስመር ላይ ጠብቀኝ ትንሽ አንዳንዴ hello አቤት።
ወደዚህ ቁጥር ቴሌብር ነው አይደል? ሌላከው አዎ በቃ እሺ፣ ሶስቱም confirm ይደረግልሃል፣ ይገባልሃል። እሺ እሺ። ነው እሺ፣ በኋላ እሺ። እናመሰግናለን። መልካም ቀን መልካም ቀን። okay፣ thank you።
እሺ